ድጋፍ አነስተኛ ብድር አቅራቢ እኛ ጋር ገንዘቦን ሲቆጥቡ የጥረቶውን ፍሬ ያጭዳሉ፣ የተሻለ ወለድም ያስገኝሎታል። በአጫጭር ጊዜ ደሞዝ ብድሮች የሚታወቀውና በቅርቡ ለበርካታ የኤሌክትሪክ መኪኖች ብድር ያመቻቸው ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር የዋጋ ግዝፈትን ይቅደሙት ይልዎታል። እኛ ጋር ሲቆጥቡ አዎ ይጠቀማሉ። እንዴት አሉ? ከሶስት ወር ጀምሮ ሲቆጥቡ የቆጠቡት ገንዘብም እስከ 24 percent ወለድ ያስገኝሎታል። ያ ማለት አንድ ሚሊዮን ብር ሲቆጥቡ በወር እስከ 20 ሺህ ብር፣ አምስት ሚሊዮን ብር ሲቆጥቡ በወር እስከ 100 ሺህ ብር፣ አስር ሚሊዮን ብር ሲቆጥቡ በወር እስከ 200 ሺህ ብር ገቢ ያስገኝሎታል። አዎ እርሶ ይቆጥቡ፣ እኛ ጠቀም ያለ ወለድ እናስብሎታለን። አድራሻችን ቦሌ ቡልቡላ ማርያም ማዞሪያ ሪፌንቲ ህንፃ። ይደውሉ 0965 44 4499 ወይንም በአጭር ቁጥር 65 75 ላይ ደውሉ። ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር ተደራሽነት ያለ ገደብ